ሄሎ ወይ ወይ እንትን ፍቃዱ ዘጠና ዘጠኝ አምሳ ዘጠኙን ካስተመር ካታነስ ምግቡን መልሰው እና መልሻለሁ ብላ አሳውቅ። እሺ
እዚሁ ምግብ ቤቱ ጋር ነኝ።
በቃ መልሰው እና መልሻለሁ በለኝ።
እሺ
እሺ